ጤና ይስጥልኝ ሁሉ ስፖርት ነው እባክዎ ምን ልርዳዎት?
እንዴት ነሽ አማን ነው እናት?
እግዚአብሔር ይመስገን።
አለን አረ ምን ወደ ቴሌ በቴሌብር ልኬ ማለት ነው screenshot አድርገህም ላክ ምናምን ብላችሁኝ ይኸው እየጠበቅኩኝ ነው። መች መሰልሽ አርብ ዕለት ነው ምናምን
እሺ ስልክዎትን ይንገሩኝ።
ሰላሳ ሶስት ሰማንያ ሰባት እሺ
አርባ ሰባት አርባ በዚህ ላኩት?
አምስት ብር
ቆይ አንዴ እያሰራ ነው። ሄኒ ነው የሚለው
ሄኔን እሺ። መቼ ማለት ነው? እ አርብ ዕለት አዎ። እሺ በድጋሚ አስተላልፌልዎታለሁ። መልስ ስናገኝ እዛው እናሳውቅዎታለን። በድጋሚ አስተላልፌልዎታለሁ።
ይቆያል ነገር ነው
ያው መልስ ስናገኝ እናሳውቅዎታለን። አሁን መልስ ስላላገኘን ነው። መልስ ስናገኝ እዛው እናሳውቅዎታለን። በድጋሚ ግን አስተላልፌልዎታለሁ።
እሺ በቃ እሺ መልካም ቀን።
እሺ